ጤና ይስጥልኝ ማን ይባላል?
እናት ቦታችሁ ምንም ላገኘው አልቻልኩም። የመስቀል ፍለሩን ትነግሪኛለሽ? exact ቦታውን መስቀል ፍላወር የት ጋ ነው ትርሶ?
ናዝራይ ጋ
ናዝራ ሆቴልን ትንሽ ወደ ላይ ሲወጡ
እሺ ወይም እሱ- እሱ ፊት ለፊት አፍሮሊንክ ሞተር አይታየትም? አፍሮሊንክ የሚለው የሚል
ለዛ ነው
ሁሉት እሺ፣ ናዝራ ናዝራ ጋ ነው ታዲያ? አይደለም ናዝራ ሆቴልን ትንሽ አለፍ በሉ። U-turn የለም የመንገድ አይደለም።
ወደ ደንበል
ወደ ደንበል አይደለም። እሺ ምስራቅ በር ስጋ ቤት የለ? እሺ ምስራቅ በር ስጋ ቤት አይታዩትም?
እሺ እሺ ምስራቅ በር ፊት ለፊት ታዲያ አፍሮሊንክ ሞተር ሳለ በምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክ ሞተር የሚል አለ።
እሺ በሱ ሬክላም ትክክል ይግቡ።
እሺ
እሺ